በኔነቴ ፍጹም መካን ስጋ ለባሹንም ክንዴ አያደርግም አለኝ ምኮራበት ፍጹም የማይተወኝ ደገፋና ጋሻ ኃይል ክንዴ ሆነ መመኪያዬ ኢየሱስ የኔ መመኪያዬ መደገፊያዬ ጥላ ከለላዬ ከአባትን ከእናትን ከዘመድ የሚሻል አምላኬ ነው ፍቅሩ እጅግ ይበልጣል። ውረታ አይለውጠው ዘላለማዊ ነው። የምስኪኖች ወዳጅ ኢየሱስ ብቻ ነው። እኔ በእኔነቴ ፍጹም አልመካም፣ ሥጋ ለባሹንም ክንዴ አላደርግም። አለኝ ምኮራበት ፍጹም የማይተወኝ ደገፋና ጋሻ ኃይል ክንዴ ሆነ መመኪያዬ ኢየሱስ የኔ መመኪያዬ መደገፊያዬ ጥላ ከለላዬ የወለደች እናት እሷ እንኳን ብትረሳ ቃሉን አጸናለኝ ኢየሱስ ላይ ተው እኔ አልጥልህም ከቶም አልተውህም ያለኝ ውዴ ኢየሱስ ይበልጣል ከሁሉ እኔ በእኔነቴ ፍጹም አልመካም ስጋ ለባሹንም ክንዴ አላደርግም አለኝ ምኮራበት ፍጹም የማይተወኝ ደገፋና ጋሻ ኃይል ክንዴ ሆነ መመኪያዬ ኢየሱስ የኔ መመኪያዬ መደገፊያዬ ጥላ ከለላዬ ስጨነቅ ስጠበብ ሸክሜን ጣልልኝ ጸሎቴን የሰማኝ ከአርያም ያየ ለኔ ከኔ በላይ የሚጨነቅልን ኢየሱስ ብቻ ነው ረዳቴ ሆነልን። እኔ በእኔነቴ ፍጹም አልመካም፣ ሥጋ ለባሹንም ክንዴ አላደርግም። አለኝ ምኮራበት ፍጹም የማይተወኝ ደገፋና ጋሻ ኃይል ክንዴ ሆነ መመኪያዬ ኢየሱስ የኔ መመኪያዬ መደገፊያዬ ጥላ ከለላዬ በኢየሱስ ምክንያት ዘመድ ቢርቀኝ የእኔ ብቸኝነት ጌታ ይሰማኝ በእግዚአብሔር ቤት አለኝ ቤተሰቦች ፍቅርን የተሞሉ እህቶች ወንድሞች እኔ በእኔነቴ ፍጹም አልመካም። ሥጋ ለባሹንም ክንዴ አላደርግም። አለኝ ምኮራበት ፍጹም የማይተወኝ ደገፋና ጋሻ ኃይል ክንዴ ሆነ ደገፋና ጋሻ ኃይል ክንዴ ሆነ ደገፋና ጋሻ ኃይል ክንዴ ሆነ ደገፋና ጋሻ ኃይል ክንዴ